ሽሮ ሽሮ
አብሮ ይስጥልን።
ሂቶ እሺ ምንድን ነበር
account ለመክፈት ፈልጌ ነበር።
register ለማድረግ bet bet ላይ?
አዎ
እሺ ትችላለህ። bet bet dot bet ላይ ገብተህ register ማድረግ ትችላለህ።
register ይም ባለኝ ግን ሁሉ ነገር ምን password ምናምን ምንድን ነው የሚልህ?
register ምናምን ልነካት ምንም አልሰራም አለ። ዝም ባለ
አ እኮ password ስልክ ቁጥርና password ን ታስገባለህ። bet bet dot bet ላይ ኒው ትገባና account new account እኮ ነው።
አዎ እኮ ስልክ አዎ፣ ቁጥርህን እንደዛ።
ታስገባለህ። ከዛ password ታስገብን- ታስገባና register ትለዋለህ።
password በምፈልገው አይነት ነው።
password ሳስገባ አንድ capital letter፣ አንድ small letter፣ አንድ የ special character ወይም እንስላል ምልክቷን ወይ star ምልክቷን ታደርጋለህ። ከዛ አዎ።
ቁጥሮች አድርገ ስምንት መሆን አለባቸው ወይም ከዛ በላይ ችግር የለም። እሺ እንደዛ አድርገ ሞክረው። እሺ እምቢ ካለ ደውልልኝ።
እሺ
እሺ መልካም እሺ።